የጤና ይስጥልኝ።
አቤት
አቤት Hello፣ አቤት።
Donkey Tube ላይ ልመዘገብ ነበር።
እሺ ስንት አመት ነው?
ሰባት
እሺ የሰባት አመት አንመዘግብም። አሁን ላይ መስፈርቱ አምስት አመት እና ከዛ በታች የሆኑ ልጆች ነው የምንመዘግበው።
መቼ ነው የምትመዘግቡ?
እ ሌላ ጊዜ ሌላ ጊዜ ሲኖር እንመዘግባለን። አሁን ላይ ግን የአምስት አመት ብቻ ነው የምንመዘግበው። አምስት አመት እና እሺ፣ ከዛ በታች።
እናመሰግናለን።
እሺ እኔም አመሰግናለሁ። እሺ